Hello
ሰላም ጤና ይስጥልን ቴሌቪዥን አብሮ ይስጥልን ሁሉ ሰላም አለን ምን ልርዳዎት አለም እየተጫወቁ ነበር የሚቀድም ያልሽውን ማለት ነው እሺ
እና ካርድ ገብቶልኝ ነበረ ግን መልሶ ይቆረጣል
ገብቶሎታል አዎ የሞባይል ካርድ
እሺ እና
መልሶ አልገባሎትም እ?
ስል- ካርዱ አልገባ
አዎ
እስቲ አንድ ስልኮትን ይንገር
አርባ ሶስት ሰባ ሶስት
አንዴ ቆይ ስንት አለው አርባ ሶስት ሰባ ሶስት
አርባ ሶስት ሰባ ሶስት ሰማንያ ስድስት አስራ ዘጠኝ ሰማንያ ስድስት አስራ ዘጠኝ ያ አንዴ መስመር ላይ ጠብቁ እሺ
እሺ ይህ ቁጥር አልገባልኝም።
አቤት አንዴ ጠብቁ ቆይ
እሺ
ይጠብቁ እሺ
እ? አልገባም። coin ነው ይቅርታ ያገኙት እንጂ ካርድ አይደለም ነው አዎ coin coin እና ትኬት ነው አዎ እና ሳንቲም አይልም አይሸልም ምንም አይልም
Hello አቤት አቤት hello አቤት
Hello አቤት አቤት
አለ እና ታዲያ አይሸልም
ትኬት እና coin ነው የገባለት እርስዎ በትኬት እድሎትን ይሞክሩ game ኦችን ይጫወቱ ጥያቄዎቹንም መስራት ነው አዎ Okay እሺ እሺ እሺ መልካም እድል እሺ እሺ